ሰላም ሰላም፣ ጤና ይስጥልን ቤተሰብ።
አዎ ትኬት እንትን ቦነስ አለቅም ብላችሁ ቆያችሁ። የሆነ ትኬት
እስኪ cashier code ኡን ትነግራ ትነግረኛለህ?
cashier code ነው። እሺ እሺ ንገረኝ።
ዘ- አ፣ ዘ- ዘጠና ዘጠኝ ዘጠና ዘጠኝ
እሺ ሰማንያ ስምንት እሺ
ሰማንያ ስምንት ስምንት አርባ ሁለት
እ ቦነስ ሰጥተዋል። check አድርግ እሺ። ስለደወልክ